ሰላም ጤና ይስጥልን። ቤት ቱ ቤት
እባክህ ከ CBE deposit አድርጌ ሊደርስልኝ አልቻለም።
ልክ ነህ። አዎ የ hello ይሰማል ይሰማል።
አዎ የሁሉም ነው እንደዚህ የተበላሸው እና deposit message ኡን ቴሌግራም ላይ ላክልን ለቻፓዎች እያሳወቅን ነው።
ልክ ያለ እኮ ቆይ እንደዚህ ከላክ ችግር የለውም። እሺ text ስለተደራረበ ነው ይመለስልሃል። ለቻፖች በቃ።
እያሳወቅን ነው ይገባል። እሺ ይቅርታ የት- በቀረበ ቀን